ሄሎ ሄሎ ሄሎ ይሰማኛል ይሰማኛል።
ወይ ሰላም። እሺ ወደ ነባስ በተሽ ነው ደረሱ ጠፋ ዜሮ ዘጠኝ አስር
ብሔሮች ነበር።
አ እሺ ምንድን ነው?
ወደ ራኤል ሚሄድ ወደለ እኮ እሺ
እና ፒን ነው አ ፒን ሰላሳ አምስት ብር ያሳየ እኮ ነው ሰላሳ አምስት ብር ወደር እኮ ነው ቼክ አድርገሽ ያየዋለሁ።